ጤና ይስጥልኝ። አሪፍ ነኝ፣ ሰላም ነኝ። ባኮም ደርደው
ከመላ ቤት ዊዝድሮ አድርጌ ነበር እና ብር አስገባል።
ድምፆት ይቆራረጣል። ለመያቸው ወደ መላ ቤት ነው የላኩት።
እዛ ወደ ቴሌ ብሬ ነው ዊዝድሮ ያደረኩት።
ደንበኛችን መስ-
እ?
መስመር ላይ ያሉ ደንበኛችን።
አዎ፣ እሺ ምን እያሉኝ ነበር?
እ፣ ከመላ betting ወደ ቴሌ ብሬ withdraw አድርጌ ነበር በአሪፍ ፔይ እና እ፣ አ- አልገባልኝም።
እሺ ወደ እኛ ደውሎ አስመዝግበው ነበር።
እ?
ወደ እኛ ደውሎ አስመዝግበው ነበር ደንበኛችን።
ይኸው ለሁሉ እያስመዘገብኩ ነው። አሁን ትናንት ማታ ነው እንደዚህ ነው።
እህ፣ ትናንትና ነበረ ዊዝድሮ ያደረጉት።
አዎ፣ እስካሁን ይገባል ብዬ ስጠብቅ አልተመለሰም
እሺ ደንበኛችን እና ማለበት ስለ እ?
ስሞትን ማለበት ኡመር ሁመድ ስልኩን ልስጥሽ። የ- ኡመር መሐመድ የሲም- ኡመር ሁመድ
መስመሮች ይቆራረጣል። ደንበኛችን የሚለው ሰሞታል።
እ? ኡመር ሁመድ አልኩ። እንትኑን ደንበኛችን ልስጥሽ።
መስመር ላይ ያሉ አዎ፣
መስመር ላይ ያሉ ደንበኛችን መስመር መስመር ላይ ነው። እ፣ አይሰማም
ደንበኛ
እ? hello hello hello